ሄሎ ሄሎ፣ ሰላም ነው?
ሰላም ምድርደው ቤት ቤት ነው እ፣ አዎ፣ እኔ ሮቤል cashier አናት ጎንደር የሱብ ነው ጎንደር ሚኪ ሚካኤል ሮቤል ካሸር
እሺ የካሸሩ ስም ሮቤል ነው አ ሮቤል cashier
እሺ አንዴ መስመር ሮቤል ጎንደር አራት ሮቤል ጎንደር አራት ነው። ትኬት ካንስል አላረግልን ብሎ ነው።
ምን አለ ትኬት ካንስል አላረግልን እያለ ነው።
እሺ አንዴ ቆይ መስመር ላይ ጠብቁኝ እሺ እሺ
ሄሎ
አ ሄሎ ጀሪ ሮቤል ወይ ሰላም ነው?
ሰላም ነው አለን አለን።
እ፣ አምስት ደቂቃ ካለፈ እኮ cancel አያደርግም።
እ? አምስት ደቂቃ- አምስት ደቂቃ አልፎ ሳይሆን ማለት ነው እ ያን አሁን ቀጣይ የሚመጣውን ትኬት ነው ተቋርጦ የነበረ
ማለት አንድ game ለምሳሌ የውሻው ቲቪ ላይ የውሻ ሆኖ እሺ እኔ የቀጣዩ የፈረስ አይደለም ይሆን የፈረሱን እሺ።
ነው አጋጣሚ አጋጣሚ የፈረሱን ነው የተቆረጠ የነበር okay እሺ።
እና እሱ ያንን ነው ካንስል ካንስል አላደርግ አደረግ አዎ እሱን ነው cancel አላረግልኝ ያለ ሰዓቱ ምናምን ልክ ነው። አሁን ሰዓቱ ካልተሞላ ራሱ እንትን too late ምናምን ይላል እ፣ እና ያን አ- ያ- ሰዓቱ እንኳን ትክክል ነው የተሞላ
አይደለ?
አ፣ እና በጣም እንትን አለ ምን አለክ?
የሆነ ለ- አስቸገረን አንዴ ብቻ መስሎኝ ነበር ትናንት አንዴ ሲያጋጥመን እንደዛ መስሎኝ ነበር ዛሬ ራሱ ወደ ሶስት ትኬት እንደዛ ሆኖባት ከስራ ነች cancel አላደርግም ብሎ ያው አዎ።
የፈረሱን ማለት ነው።
የፈረሱንም የውሻ አንድ የፈረስ ሁለቱን የውሻ
okay አሁን ማለት ደቂቃው አልፏል።
አጋጣሚውን ደቂቃው አልፏል። አዎ። አሁን አሁን የሚጫወተው የፈረስ ማለት ነው። አሁን okay።
አሁን ግን አሁን event የሚጫወተው የፈረስ የጀመረው ማለት ነው።
አዎ፣ አሁን የሚጀምረውን ከባለፈው ከውሻው በ- ከዚህ በፊት የውሻ ሲጫወት እያለ ነው ቆርጣ የነበር ኦኬ
አ፣ እና እንደዛ ሆኖብን ነው።
እም፣ እሺ እሺ በቃ አንድ ትኬት ካለ ክላክልኝና ካሁን በኋላ አሁን check አደርግላለሁ። እሺ ወይ?
እሺ እሺ እሺ ቴሌግራም ልክ እሺ እሺ